hello ጤና ይስጥልኝ ጉዳይ አልማዝ እባላለሁ። እባክዎ ምን ልርዳዎ?
ጤና ይስጥልኝ። ባለፈው ተመዝግቤ ነበር እና የቴሌግራም ቻናል ላይ join ለማድረግ link ኡን ልክልሃለሁ ተብሎኝ ነበር።
እሺ አልተላከልዎትም?
አዎ አልተላከም። በዚህም ስልክ በእኔም ስልክ ማለት ነው። በዚህ ስልክ ብያት ነበር።
በየትኛው ስልክ ነው የተመዘገቡት? በዚህኛው ስልክ ነው?
አይ የተመዘገብኩት 0963 13 53 79 ነው። ግን ያኛው እምቢ ሲለኝ በዚህኛው ስልክ እ፣ link ኡን እ፣ ይላክልሃል ተብዬ ሁለቴ ደውዬ ሁለቴም አልተላከም፣ እስካሁንም አልመጣም።
አስራ ሶስት ስልሳ ሶስት ያኛውን ስልክ ይንገሩኝ።
በዚህ ስልክ መላክ አይቻልም?
አይ እልክልዎታለሁ። በዚህኛው ያኛው እሺ።
እንደተመዘገበ እንዳይሎት ነው እሺ 0963 እ ስልሳ ሶስት ነው አዎ 63 ቤት ስልሳ ሶስት 13 አስራ ሶስት 53 ሀምሳ ሶስት 79 ሰባ ዘጠኝ እሺ በዚህኛው በደወሉበት ስልክ አሁን እልክልዎታለሁ።
እሺ እሺ አመሰግናለሁ።
መልካም ቀን። እሺ